ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ሰላም እሺ ደውሎ ነበር አሁን ወደ ችፕቺፕ
Okay። ያው ወደ እንትን ትመጣላችሁ እንዴ? ኮተቤ ገብርኤል
ወደ ከ- ወደ ኮተቤ እንመጣለን። አዎ ኮተቤ ገብርኤል ገብርኤል ወዴት አካባቢ ነበር? ይቅርታ።
ኮተቤ ገብርኤል ማለት አዎ ወደ Covid center ወይ ደግሞ አማኑኤል ሆስፒታል ነው ካወቃችሁ ድረስ Covid center የነበረው እ፣ ወደ ዳ- ዳገቱ ወደ ላይ ነው ወደዛ ይወጣል ወይስ እ፣ በጣም አይወጣም። ብቻ መስመሩ ግን ወደዛ ነው። ልክ ነህ።
በቃ ዳ- ዳገቱን በጣም ካልወጣ እንመጣለን። ችግር የለም።
አዎ፣ አይ ብዙ አይወጣም። ወደዛ አካባቢ ከአቤ ሞቴል የተወሰነ አለፍ ብሎ ምናምን ነው እንመጣለን። ወደዛ እንኳን እንመጣለን።
አደለ?
አዎ አዎ እሺ። ስለዚህ ከዋቡ ይቻላል።
አ፣ እንትን እ፣ ትኩስ delivery ነው እንደ የፈለጉት።
አዎ።
ይቅርታ ትኩስ delivery እንኳን አሁን እየሰራን አይደለም።
Okay። ምንድን ነው ታዲያ አሁን?
አሁን ችፕቺፕ ነው እየሰራን ያለ ነው። የ- የግሮሰሪ እቃዎች፣ የቤት ኦኬ።
አስቤዛ፣ ሽንኩርት፣ ቲማቲም ነው እንዴ?
እንደዛ ነው እየሰራን ያለ ነው። አዎ ለጊዜው እንደዛ ነው ኦኬ።
እየሰራን ያለ ነው።
እሺ፣ እሺ፣ እሺ። Sorry። እሺ፣ እሺ፣ እሺ፣ እሺ፣ እሺ።
እሺ፣ መልካም ቀን።
እሺ